Hello ጤና ይስጥልኝ ChipChip።
ሰላም መመቤት እንዴት ዋልሽ?
ሰላም።
አሁን ስኳር order አድርጌ ነበር እሺ ሀምሳ ኪሎ በ group እንዲሞላ አንዳንድ ሰዎች ሰብቻለሁ። ሀምሳውን በአንድ ላይ እንዲመጣልኝ ነበር።
በክፍል ነው የሚመጣው። እርስዎ ሀምሳ ኪሎ ነው order ያደረጉት?
አዎ፣ አይ እንዲከፋፈል አልፈልግማ ለራሴ እኮ ነው።
OK personal ነው order ያደረጉት?
አዎ፣ አይ personal አይደለም ስልሽ personal ማለት ለራሴ ነው። ግን ያው group እንዲሞላ አርባ ስምንት ኪሎን ያዘዝኩና አንዳንድ እነሱን አስገባቸው። ያው group ሶስት እንዲሞላ
OK። ግን ሀ- ሙሉ ሀምሳ ሀምሳ ወደ ታሸገ እንዲሞላ አዎ፣ ታሸገ።
አዎ።
እሺ።
የአብሳ በዚህ ስልክ ነው order ያደረጉት?
አዎ
እሺ።
እም፣ አሁን group complete ሆኗል አይደለም?
አዎ ሆኗል። አዎ በቃ እሺ፣ እንደዛ እንልክሎታለን።
እሺ መልካም እሺ፣ አመሰግናለሁ።
እሺ።